አንዱን
አቤት hello፣ ግሩም ቀን ወይ አቤት አቤት ወይ bro አርባ ሰባት ገላኸኝ እኮ ሐምራዊ መቶ ሰባ ስድስት
እ ሐምራዊ መቶ ሰባ ስድስት ነው ያንተ አይደለ?
አዎ እኮ ይሄን እኮ locked ሆነብኝ እኮ መቶ አርባ ሰባት ብለህ ነው የነገርከኝ ቅድም፣ ግን already ተከፍቶልሃል። አሁን check አድርገው።
okay መቶ- መቶ ሰባ ስድስት አዎ መቶ ሰባ ስድስት sorry
እሺ፣ አሁን ቼክ ቀጥሎ እንትኑስ አሁን እንትኑስ ጂአር አካውንት አድርገው።
ጂአር አካውንት በዲሽ ምሰራ ክሬት እየተደረገ ነው። ትንሽ ጠብቀን።
እሺ በአስራ ስምንት ምጀምር ታደርጋለህ ያው የ- እያደረጉልህ ነው አሁን ክሬት እና ትንሽ ጠብቀን ያደረጉልሃል። እሺ፣ እሺ እሺ። አሁን ኦንላይን ዞች ስላሉ አዎ፣ እሺ፣ እሺ እሺ እሺ